Hello.
ነው ነው
ሰላም ነው?
Hello
አቤት፣ ሰላም ነው? አይሰማም?
ሄሎ
Hello Hello።
አቤት እየሰማሁህ ነው።
እ እያወራሽ ሰላም ነው?
ሰላም ጤና ይስጥልን። ቤት ቤት ምን ልርዳ?
እ እ ለፋይናንሶች በቴሌግራም slip ኡን attach አድርጌያለሁ ግን
ምን አልከኝ?
ጀንታችን የምን ናት።
slip ነው? ማን ልበል አንተን?
እ አሸናፊ agent ቦምቤ ነኝ።
እሺ አሸናፊ
እንትኑን slip ኡን attach አድርጌያለሁ። ፋይናንሶቹ አላየሁም። ወጡ እንዴ?
አዎ ዛሬ ቅዳሜ አይደል? ስድስት ሰዓት ላይ ይወጣሉ። ቴሌግራም ላይ ግን መግባታቸው ስለማይቀር እዛ ይመልሱልሃል። እሺ
ቴሌግራም ላይ attach አድርጌያለሁ። እንትን ካል ነገ እሑድ ስለሆነ fix አድርጌ እስኪ ያሉት ካሉ እስቲ ጠይቅ።
ማንም የለም። ስድስት ሰዓት ላይ እነሱ ይወጣሉ። ዛሬ ቅዳሜ ነው፣ ግን እ ቴሌግራም መግባታቸው ስለማይቀር ስለሚያዩት ይመልሱልሃል። እሺ
አዎ አይቷል እኮ አይቶ አልመለሱም።
እሺ፣ እስቲ አሳውቃቸዋለሁ።
እሺ እሺ፣ እሺ።